Hello
Hello፣ ጤና ይስጥልኝ። ቤተልሔም አቤት ከቺፕቺፕ ነው የምደውልለት።
ከ ከቺፕቺፕ ከቺፕቺፕ እሺ እሺ Okay። ሎሚ ኦ-
አዎ አድርጌ ነበር
Okay፣ ትንሽ እጥረት ስላለው እና location ኑ የት ነው?
ሲቪል ሰርቪስ
Okay፣ የት አካባቢ ነው እሱ?
እ፣ ከሳሊተ ምህረት ትንሽ ዝቅ ብለው
Okay፣ ወደ
ወደ ሴሚት መስመር ማለት ነው
ወዴት?
Hello ወደ ሴሚት መስመር ሴሚት Okay፣ ስለዚህ ነገ ላስልክሎት ነበር ይችላል።
እሺ ይቻል ወደ ጠዋት ነው hello
ያ ሰዓቱን እንኳን እርግጠኛ ነገር የለም ሌላም እቃ ይዞ ስለሚሆን እሺ
Okay፣ የታል location? ወደ ሲቪል ሰርቪስ ሲቪል ነው ሰርቪስ ወይስ- አዎ ወደ ሴሚት መስመር ከሴሚት አንድ ፌርማታ ወደዚህ ማለት ነው አንድ ሰ- ወይም ደግሞ ከሳሊተ ወ- ምህረት
በቃ እሺ፣ ችግር አድርጌ አስገባለሁ።
እሺ አመሰግናለሁ።
መልካም ምሽት። እሺ